Hello? Hello?
ሄሎ Mr. መንግስቱ ቤት ሀሚድ ነኝ። ምን ልርዳ?
አዎ፣ አባ አንድ ነገር ፈልገን ነበርከ።
ምን ነበር?
አዎ፣ ብር ካሽ አውት ፈልገን ነበርክ ለማድረግ።
ኦኬ ዊዝ ነው ማለት አዎ፣ ከዛ አረም ብር ካሽ አውት ለመፈለገን ነበርከ። ከዛ ደግሞ ኦብጂክት ምናምን ገባው እኮ እኛው።
ኦኬ አሁን አናግረኝ ነበር አይደል?
አዎ፣ አሁን ነገረን ነበርክ ብር ካርድ በቮቸር ስላልከኝ ነበር።
ነበረ በቮቸር ነበረ ዊዝድሮ ያረግከው አይደል ያልኩ።
አ- አዎ፣ የቤስት ቤት ሱቅ አለ አካባቢ shop አ።
ማጫወቻ ቦታ።
የለም በዚህ አካባቢ።
እሺ ከሌለ ወደ account ነው መመለስ የምችለው። ቅድም በነገርኩ መንገድ ያገኘኸውን voucher code ማለት ነው።
እሺ፣ ይሄ voucher history ውስጥ ገብተህ እሺ፣ ቀኑን ሞልተህ show ካልክ በኋላ ወይም search ካልክ በኋላ የሚመጣው pending ላይ የሚቀመጠው ማለት ነው።
እም፣ voucher እሺ፣ ኮድ ስድስት digit code እሱን ኮፒ ታደርገውና ከዛ deposit ብለው
እሺ፣ እንደገና ማለት ነው deposit ብለህ ከዛ መጀመሪያ ላይ ያለው voucher code method የሚል አለ። እሱን ትነካለህ። እንደገና insert code የሚል box ያመጣልሃል።
እም፣ እዛች box ላይ ኮፒ ያደረግከውን የ voucher የአራት መቶ ብር voucher እም፣ ኮድ እዛ ላይ ታስገባና paste ታደርገውና deposit ስትለው ተመልሶ ይገባል ወደ አንተ account ማለት ነው።
አ፣
check አድርግና እንደሱ ካልሰራ ቴሌግራም ላይ hi ሀሚድ ብለህ ጻፍ፣ ልክልሃለሁ step ኡን በፎቶ።
እሺ፣ እሺ።